ሄሎ Hello አትክልት እንዴት ነህ?
አሉ እግዚአብሔር ይመስገን ሰላም ነው።
አለን አለን። ይሄኛው ምንድን ነው ያስቸገረው?
ይሄኛው እ የ- የኤሌክትሪክ ልከልህ ነበር እና አዎ አዎ እሺ ምንድን ነው ምን ልናደርግልህ ነበር? ይቅርታ
አሮጌ ገበያ የሚለውን አዲስ shop ኡን አ- እስካሁን ስራውን አልጀመረም።
ቤት ጀነሬቱን ነው አይደለ?
አዎ
Okay ምን run ሲያደርግ አይሰራም? already ፋይሉ ተጭኖ ይመስለኛል።
እ ፋይሉ ተጭኗል already አይደለ? የ desktop ላይ ያየሁት የኛ ፋይል አይደለ?
አይደለም አይደለም አይደለም ይሄ ፋይል እ፣ ሌላ ኮምፒውተር ነኝ ያመጣሁት ከሌላ ሰው ስላመጣሁት ኮምፒውተሩን የኛ አይደለም?
አዎ አይደለም
Keno ና spin ነው ወይስ Keno ብቻ?
Keno ብቻ አላሁን
ትንሽ ጠብቀኝ እሺ አንዴ።
እሺ እሺ